Hello Hello ጤና ይስጥልኝ።
ሰላም ነው
እግዚአብሔር ይመስገን። ምን እንርዳው?
አለ እንትን withdraw አድርጌ ነበር ከቫሞስ ላይ እና
እሺ አየር ላይ ነው ያለው እስካሁን ድረስ አ- ከዛ ተቀናሽ አድርጎታል ዲዳት ተደርጓል ይላል ግን ቴሌብር ላይ አልገባም እስካሁን
ቴሌብር ቁጥሩን ይንገሩኝ።
እሺ ዜሮ ዘጠኝ አስራ ሶስት እሺ ሀያ ዘጠኝ
እሺ ዘጠና ሶስት አስራ ሁለት
መቼ ነበር?
አሁን ዛሬ ከሰዓት
እሺ ወደኛ አንድ ሰዓት- በዚህ አንድ ሰዓት ገማ በቻፓን ያወጡ ወደኛ ወደኛ ተላለፈ። እነሱ ላይ ደውሉና ቻፓ ጋር አልገባም ብለውናል፣ approve አድርጉልን ይበሏቸው።
እሺ ቴንኪዩ እሺ